Menos mal, para no parar.
Claro, sí.
አቤት ጤና ይስጥልኝ። ልርዳዎት ደንበኛ
ሶስት ጊዜ ቢዝኖ deposit ያረኩትን ብር አልገባልኝም እስካሁን። ማለት ትላንት ነው ያረኩት።
deposit ነው ያደረጉት።
አዎ
እሺ ልከውልናል፣ ቴሌግራም ላይ screenshot።
አዎ ልኬያለው አዎ ልኬያለው ማታ በቃ እንደዛ ከሆነ ያው በቻፓ በቻፓ ነው አይደል deposit ያደረጉት?
ለእናንተ ነው ቤትቢስ ብሎ ቴሌግራም ላይ አለ።
አዎ ስለዚህ ያው ለሚመለከተው አካል አሳውቀናል። ቻፓ ላይ ትንሽ system ችግር ስለተፈጠረ ነው
ታዲያ አንድ ቀን ላይ ሪፖርት አድርገንልዎታል። ያው ይገባልዎታል፣ ችግር የለም ይስተካከላል።
ይሄ ሁላ ይቆያል እንዴ አዎ የሌሎችም ሰዎች ስለሆነ ነው የእርስዎ ብቻ አይደለም።
እና ቻፓ ላይ ስገባ ትንሽ አሁን system ስመለስ system ወደ account ነው ወይስ ወደ ቤትቢስ ላይ ነው?
deposit አደር ያደረጉት አዎ ስለዚህ ወደ Best Bet account ነው የሚገባው።
እሺ አንዴ check አድርግልኝ ግብና ግባና
ትኬት ነው
አዎ ቴሌግራም ላይ ልኬያለው አይደል? አንዴ ግባና check አድርግ አሳውቅ አንዴ ግዳሜ እሱን አሳውቀናል። already ስላሳወቅን ይመልስ እ።
ከሚመልሱልን ድረስ በትዕግስት ይጠብቁን። የብዙ ሰዎች ስለሆነ በቅርቡ በ- በጣም በአጭር ጊዜ ውስጥ ይስተካከላል። ችግር የለውም። ትንሽ system ላይ ችግር ስላለ ነው።
አመሰግናለሁ። እንዴት እሺ፣ መልካም ቀን።